ጤና ይስጥልን Best Bet ረዴት ነኝ የምንረዳው አብሮ ይስጥልን withdraw ብዬ ነበር አልገባልኝም።
እሺ አሁን የደወልክበት ነው የ Best Bet ቁጥር አዎ
ስንት ብር ነው
አስር አስር ሀያ መሰለኝ በስንት ብር ነው እየለቀቅ ያለው? ስንት ነው ያለ አካውንት ላይ? እዚህ አይሆን አይሆንም። ጀምር አስር ሺህ አስገባና በመቶ የሆነን ትሰጥ ይወድቃል የሆነ ነገር በስድስት መቶ እየለቀቁ እኮ ነው ሀያ ዘጠኝ ሺህ ብር የተባለው።
ወደ ቴሌ ብር አካውንት ነው አዎ እሺ ኮንፈርም አድርጌ ይላለሁ እሺ ይገባለሁ እሺ ታንኪ